ህይወት ጤና ይስጥልኝ በሽታቤት ቃል ኪዳን የምንለው ሄሎ ሄሎ ምን አልከኝ? እሺ የት ነው የደወልከው አባት? እሺ አማርኛ ትችላለህ? ሄሎ